አቤት ጤና ይስጥልን።
አብሮ ይስጥልኝ።
በስቲ ቤት እየተጫወቱ ነበርና እሺ በሰማንያ ብር ያስያዝኩት በአምስት ላይ እንዲወጣ አድርጌው እሺ ልክ በአምስት ላይ ወጣና ፈነደች።
እሺ ከዛን አልም- የበላሁትንም አልሰጡኝም ደግሞ
እሺ የ- የበላሁትን አልሰጠኝም።
አዎ
አምስት ላይ ማለት ም- ምንድን ነው አምስት?
የ plane ነበር የ plane ኗን እየተጫወቱ አዎ።
ነበር እና እሺ odd ኡ ነው አምስት።
አዎ አምስት ላይ አድርጌው አወጣች ልክ ፈነዳች በአምስት ላይ እሺ ብሩ ብሩ አል- አልሰጡኝም screenshot አድርገህ ትልክልኛለህ ቴሌግራም ላይ እ screenshot አድርገህ ትልክልኛለህ። ቴ- እስ- account history ስትገባና እሺ እሱን bet ያረክበታል አይደል? በሰማንያ ብር እሺ እሷን screenshot አድርገህ bet bet ቁጥርን አድርገህ ላክልኝ ቴሌግራም ላይ check አደርግልሃለሁ።
እ ሰማንያ ብር ላይ ገባሁትና የሞላሁትን አዎ እንትኗ አዎ ማለት ነው አዎ ጫው- ጫወታ ላይ account ያለችው history ላይ ስትገባ ያሳያል። አዎ bet ያረካቸውን እ፣ ያመጣልሃል።
እሺ እሺ እ